አትለፈኝ በይ አባቶች አምላክ ግባ ከጎጆ ትናንትናም ቅዱስ ዛሬም ቅዱስ ነ በመመሪያ አድባር ስለ ጌታ ያየው እጄን አነሳለሁ አትለፈኝ በይ አባቶቼ አምላክ ግባ ከጎጆዬ ሰባራውን ልቤ ሸሸ እያነከሰ ሸሸ እያነከሰ ታዬ ጥራው ሰምቶ ከተመለሰ ሰምቶ ከተመለሰ እዚያ ሞት አለ በዚያ ብዙ መከራ በዚያ ብዙ መከራ ቤቴ ሞታል አምኖ አንተን የጠራ አምኖ አንተን የጠራ ትናንትናም ቅዱስ ዛሬም ቅዱስ ነህ በመመሪያ አድባር ስለ ጌታ ያየው እጄን አነሳለሁ አትለፈኝ በይ አባቶቼ አምላክ ግባ ከጎጆዬ የተጣለ ሰው ወጥቶ የተሰደደ ወጥቶ የተሰደደ ተስፋ አለው ባንተ ካልተወደደ ባንተ ካልተወደደ አባብለኝና ልምጣ ልግባ ከገፈ ልምጣ ልግባ ከገፈ አስለሃ ኑረኝ ሁሌ ከማስነቅፈ ሁሌ ከማስነቅፈ ትናንትናም ቅዱስ ዛሬም ቅዱስ ነህ በመመሪያ አድባር ስለ ጌታ ያየው እጄን አነሳለሁ አትለፈኝ በይ አባቶቼ አምላክ ግባ ከጎጆዬ የክረምቱ ዶፍ ወንዞ ውሃው ሳይሞላ ወንዞ ውሃው ሳይሞላ ልሻገር ልሮጥ ካንተ በኋላ ልሮጥ ካንተ በኋላ ቃራን ምኔ ናት አንተ ካልተቀበልካት አንተ ካልተቀበልካት ምድሪቱን ልውረስ ልዳን ሕይወቴን ባርካት ልዳን ሕይወቴን ባርካት ትናንትናም ቅዱስ ዛሬም ቅዱስ ነህ በመመሪያ አድባር ስለ ጌታ ያየው እጄን አነሳለሁ አትለፈኝ በይ አባቶቼ አምላክ ግባ ከጎጆዬ ድንኳኔን ልትከል ቤቴን መንገድ ላይ ልስራ ቤቴን መንገድ ላይ ልስራ እንግዳ አለብኝ ልቡ አንተን ሚፈራ ልቡ አንተን ሚፈራ ጠላት አውርቷል ክፉ ያመፃ ወሬ ክፉ ያመፃ ወሬ